hello ሰላም ጤና ይስጥልኝ በስቴ
ማንያክል እባላለሁ ከበረማሎ።
ማን አልከኝ?
ማንያክል ከበረማሎ በንስ እሺ ማን ያክል
እንትን ዋዬ።
ትኬት ሰው የበላውን scan ስናደርግ paid out እያለ ነው።
ምን እያለ ነው?
paid out እያለ ነው።
paid out እያለ ነው።
አዎ mark as paid ሳትሉት
አ mark as paid የምትለው አያስመጣም? hello ማሽ አቤት mark as paid የምትል አትመጣላችሁም ከስር?
ማይ cancel አይመጣም እንደዛ የሚል እስቲ screenshot ላክልኝ እስኪ በእንትን ስታረገው scan ስታረገው ያለው ከዛ ቴሌግራም ላይ ላክልኝ። እሺ እሺ እሺ